Hello ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
አሸናፊ ገረመው።
አዎ ነኝ።
እሺ ከዊፕላስ ድርጅት ነበር የደወልኩት።
ምን?
እ፣ ዊፕላስ ድርጅት የእኛ application ላይ ተመዝግበው ነበር።
አዎ ተመዝግቤያለሁ።
እንደ አሽከርካሪ ነው ወይስ በተጠቃሚነት ነው የተመዘገቡት?
አ- አ- driver ነኝ እኔ።
ነው እ፣ application ኑ ላይ ያለውን form ጨርሰው ሞልተዋል?
አዎ ሞልቼ ከዛ በኋላ እነ- እንትን access ካደረጋችሁት በኋላ መልስ እንደሚሰጠኝ ነው text የደረሰኝ።
ስለዚህ admin ኑ ይል- admin ኑ approve ያደርጋል የሚለው ድረስ ደርሰዋል?
አዎ ደርሻለሁ።
እሺ መልካም። እንደሱ ከሆነ በጣም እናመሰግናለን። active አድርገን ስንጨርስ በአካል እ፣ ወደ ቢሯችን መጥተው ውል መፈጸም ይችላሉ።
እሺ እናት፣ እሺ እሺ አመሰግናለሁ።
መልካም ቀን።
እሺ thank እሺ።
መልካም